Hello አቤት
ሰላም ነው።
ሰላም
ቁጥሩን TikTok ላይ ነበር ያየሁት።
እ ቁጥሩን TikTok ላይ ነበር ያገኘሁት።
እሺ
ሱቅ ከምትገኝ
ምን ማግድል ሱቅ ቡና ሱቅ አ የሚከራይ ሱቅ ነው ሚከራይ ሁለት ሱቅ የት አካባቢ አንድ ሻይ እኔ እንጃ አሪፍ location ያለው ሁለት ቡና አንድ አበሻ ሻይ።
ቀሚስ ምናምን ፈለኩት።
ማሻአላ።
ሁለት ቡና አንድ ሻይ።
እንደውላለን ስናገኝ
አረ ሁለት ቡና